ሄሎ ሰላም ነኝ።
ሄሎ ሄሎ ሰላም ነኝ። አቤት
እሺ ሰላም እንትን መስቀል ፍለወር ተብሎ ማን ነው? መስቀል ፍለወር ነኝ ያለች ናት ታስተምረዋ። እዚህ አሁን ወሎ ሰፈር ነው።
ወሎ ሰፈር።
አዎ አይሻ መስጂድ ነኝ መስቀል ፍለወር ምናምን እያለች ናት።
እሺ ንገረኝ። order ነበርክን?
ዜሮ አንድ ዜሮ ሰባት ዜሮ አንድ ዜሮ ሰባት አዎ በቃ እሺ check አደርግልሃለሁ። እሺ ግን ደግሞ ሌላም order እሺ እሱን እንኳን በጓደኞቼ ላስጨርስ ችግር የለውም። ይህን check አድርጊ።
እሺ እሺ